ሄሎ ጤና ይስጥልን በስት ጤና ይስጥልኝ።
ያለን ሰላም ነው?
እውነት ብዬ አልገባልኝም።
ያልገባል
እ እ
በደወልክበት ቁጥር ነው።
በዚህ ቁጥር አዎ፣ ትላንትና
ስንት ብር ነው?
እ ስምንት ሰው ያምናል
ምንሽ ነው ያደረግከው? ትናንት ነው አ?
ትላንትና ተገኘች።
ኢብራሂም ሸምሱ መሐመድ ነው።
አዎ
እሺ ፌልድ ብሏል። እሺ ወደ ቤስት ቤት አካውንት ተመልሶ ተመልሷል።
ምን አገባህ? እናመሰግናለን።